ጤና ይስጥልን ቤት ቤት ሄሎ አቤት አቤት እሺ ጤና ይስጥልን ቤት ቤት ምን ነበር አብሮ ይስጥልን withdraw አርጌ ነበረ እስካሁን አልገባልኝም
ስንት ብር ነው አምስት መቶ ብር ወዴት ነበር ያደረግከው ይቅርታ ወደ ንግድ ባንክ አዎ የ- ወደ ባንክ የተደረገ ከሆነ process ላይ ነው ያለው ለቻፖች አሳውቀናል ይገባል ብለዋል ዛሬ
okay አ፣ ለዛ ነው የቻፓ እሺ።
ችግር ነው አዎ አዎ ከንግድ ባንክ ወደ ንግድ ባንክ ከሆነ ወደ ባንኮች okay፣ process ላይ ነው የሚሆኑት እያስተካከል ነው ስላሉ ትንሽ ጠብቀን እሺ መልካም እሺ እሺ፣ ትላንት እሺ፣ ና።
ነበር ያደረግኩት ልክ እስከ ዛሬ ነው ሲቆይ ነበር።
የቅዳሜም አልገባም አዎ ልክ ነው እሺ እሺ እሺ ይስተካከላል እሺ እሺ እናመሰግናለን እሺ አይ